Hello.
Hello.
Hello, ናሆሜ አቤት ሳሚ።
ሰላም ነው? እንዴት ነው?
አለን አለን።
እንኳን አደረሰ።
ኧረ አንተ የሚቀጥለው ሳምንት እንትለኛለህ።
ያው እኮ ነው እንዴ።
ይሁን።
ያው አዎ፣ ለነገሩ ሰዓት እውነትህን ነው። ለማክሰኞም እንኳን አደረሰ መባባል ጥሩ ነው።
ታዲያ ሰላም ነው?
አ- አለን አለን ሳሚ። እንዴት ነህ?
አለን እ፣ እንትን የ IT
አ- ዛሬ ወይ ነገ ይሄዳሉ ልጆቹ እ፣ እንትን ብለውላቸው ይመጣሉ። configure አድርገውላቸው ይወጣሉ።
ዛሬ ብትልካቸው አሪፍ ነው። እየተጨቃጨቁ ነው። ትላንትና በቃ መቀመጫ ነው ያሳጣችን። አዲስ የገባች አለች መሰለኝ እሺ የእነሱ የምትከታተለው አ፣ እንትን ብለን እኮ ነው ምን?
እረፍት ሄደውብን ነው እና እኔ ራሴ አልገባውም ገጠር ነው ያለው አሀ፣ ገርማ በስመ አብ
ለዛ ነው ችግር የለውም። ለእንትን እና እደውልልሃለሁ። አሪፍ ዝም ብለህ የተወሰነ ቢጀምሩላቸው አሪፍ ነው። አንድ እሺ፣ ሁለት ምናምን ሶስት።
እሺ፣ ችግ- ችግር የለውም። ልካለሁ።
እሺ እሺ እሺ። ቻው ደህና ዋል።
ቻው። እሺ።
እሺ